hello ጤና ይስጥልኝ።
አብሮኝ ስላለ ወደዚህ ስራ ውስጥ የደወሉት እሺ፣ የልደት አድራሻችሁን ማወቅ እችላለሁ?
ይቻላል።
እሺ፣ እ፣ ልደታ ያለን ከፍርድ ቤት ወደ ወደ መርካቶ መሄጃ ያውቁት የለ ልደታ ገበያ መርካቶ ማዕከል
ከፍርድ ቤት ወደ መርካቶ መሄጃ።
አ፣ የተወሰነ ሂ- እንደሄድሽ አዋሽ ባንክ ታገኘዋለሽ። ከአዋሽ ባንክ ስትቆሚ ትልቅ ህንጻ አለ። ይሄ እ፣ መስኮት መስኮት ነገር ያለው ትልቅ ህንጻ ማለት ነው።
አ- አዋሽ ባንክ ጋር ተቆሞ ማለት ነው።
አዎ፣ አዎ፣ አዎ። ይህ የሚታይ ትልቁ ህንጻ እሱ ብቻ ነው በቃ ያለው ማለት ነው። መስኮት መስኮት ያለው ሙሉ አራት አዎ፣ እሺ፣ ማዕዘን ትንንሽ መስኮት አዎ አዎ እሱ ጋር ground አዎ።
ማለት ነው።
okay ነው። ነጭ ነው አይደል ህንጻው?
አዎ አዎ እሺ፣ እሺ፣ አመሰግናለሁ።
ይመጣሉ። መቼ ይመጣሉ?
አሁን ለመምጣት ፈልገን ነበር።
አሁን ነው።
ከሰዓት ይችላሉ አ- አ- እሺ፣ ይችላሉ። እሺ።
እሺ፣ እሺ፣